ቴኒስ ቴስ የበራ ማዕከል እባክዎ ይመድረዎት።
ሰላም ተነስተልን ማለት የሁሉንም ኤርላይን መረጃ ማግኘት ይችላለሁ።
ይችላሉ። ምን ነበር ማወቅ የፈለጉት?
ኦኬ የኬንያ በኬንያ ኤርላይን ነበር ወደ ቻይና ቤጂንግ ሄጄ ለመምጣት ነበር ያሰብኩት እና አ- እና መሄድ የፈለጉት
አዎ ቤጂንግ ከ- ግን ለ- በተለያየ ለምሳሌ መጀመሪያ one way ቆርጬ መመለሻም one way ለመቁረጥ ቆርጬ መሄድ እችላለሁ አይደለ? ማለት በአንድ ጊዜ ሳይሆን
ደርሶ መልስ ከሆነ እስቲ ቆይ አን- አንድ ጊዜ ሊሎት እሺ እንደዛ አይቻልም። separate ትኬት መቁረጥ አይቻልም። ምክንያቱም የደርሶ አዎ።
መልስ የቪዲ ቪዛ ስለሆነ ያሉት አንድ ትኬት ነው የሚያስፈልጉት። የደርሶ መልስ አንድ
okay okay thank you ጋም ድረስ ነገር ይኖራል።
የለም እጅግ በጣም አመሰግናለሁ ለደወሉ እናመሰግናለን። መልካም ቀን።
ያን noodles ጋ ይሄ ቻይና ምግብ ቤት አለ